hello ሰላም ጤና ይስጥልኝ።
ሰላም
ከ We Plus Solution ነው የምደውለው።
ናሺ ከ We Plus Solution ድርጅት ነው የምደውለው።
እሺ We Plus አንድ application ይዞ መጥቷል እና እዛ application ውስጥ ድርጅታችሁን እንድታስመዘግቡ ወይም store ኣችሁን ነው እና በነፃ እንድታስተዋውቁ ነው። application ኣችንን Play Store ወይም App Store ላይ We Plus Solution store ብለው ቢያገኙት እ፣ እዛ ላይ ነው የሚገባው፣ ያገኙታል።
thank you እሺ አመሰግናለሁ።